Tradition.
Sino?
He was gonna go straight from God.
Sino?
ሄለን ሰላም ይሰማል አባ ወይ ሰላም ነሽ?
ሰላም እንዴት ነህ?
እ በእሱ ቤት ፓስወርድ ለመቀየር እንዴት ነበር የሚቀየረው?
ፎርጌት ፓስወርድ ትለውና እ
ከዛ ኤስኤምኤስ ይልክልሃል። እሺ እ ኤስኤምኤስ ኮድ ይልክልሃል።
እ forget እንትን አዎ አንተ ቀይሬው forget- ነበር ታውቂ ቀይሬው ነበር ታውቂያለሽ?
አዎ ድጋሚ ትችላለህ። forget password ትለውና እ ለቤት ቤት number ህን ትጽፋለህ።
እ ከዛ login እንትን ስትለው እ ይመጣልሃል ኮድ።
እሺ እሱን ኮድ እሺ።
ታስገባለህ።
በሌላ በርገንዶ ምናምን ስልካችሁ አይገባም እንዴ ሲደወል?
በሰማንያ ስምንት ዜሮ እ
አዎ direct ሲደወል በርገንዶ አይገባም እንዴ ስልካችሁ?
SMS code ይገባል በኤርገንዶም
አይደለ? ስምንት ሰማ ስምንት ሰማንያ ስምንት ዜሮ አራቱ ይገባል?
አዎ አዎ እሺ እሺ እሺ።